ጤና ይስጥልኝ ጊዜ ኢትዮጵያ የደነኛ በኩል ምድጃ
ሰላም ነሽ?
እግዚአብሔር ይመስገን።
እንትን ብልሽ የፍሪጅ የሜታ ፍሪጅ ተበላሽቶብን ነው እሱን ለማመልከት።
እሺ አመልክተው ነበር ከዚህ በፊት ወይስ አሁን ነው የሚያመልክቱት?
አይ አሁን ነው አሁን ነው ማመልከት።
እሺ የቢጃይ መለያ ቁጥሩን ወይ ደግሞ TIN number ይንገሩ።
እ፣ TIN number እሺ ልንገርሽ ሁለት ዜሮ አሎ
ይሰማሃል? ለማየት ቲን ዛሬ- ነምበሩትን ይንገሩኝ እና ልመዝግብሎት።
እሺ አዎ።
ሁለት ዜሮ እ፣ አሎ